አቤት
hello ጤና ይስጥልኝ። ሰላም አቤት ስል- ደህና እግዚአብሔር ይመስገን።
አቶ አዝመራው ነው አይደል?
አዎ እሺ ከቻፓ Financial Technology ነበር የምንደውልሎት ከየት ናሽ- ከቻፓ Financial Technology ነበር የምንደውልሎት። እ፣ National ID ያዘው ነበር አይደል?
አዎ
እሺ ደርሶታል። National ID ው
አውጥቻለሁኝ እኮ
ደርሶታል፣ ተሰጥቶታል።
አዎ አዎ
እሺ እ፣ ስንቴ ነበር የከፈሉት ለሽ- ለ National ID?
እኔ የከፈልኩኝ አንድ ጊዜ ነው። ዝም ብዬ ሄ- እ፣ ፖስታ ቤት ሲሄድ እ፣ ተሰልፎ እዚህ እናውጣ ምናምን ብሎ አልተባ የተ- ተሰልፎ ሲያወ- ሲመዘገቡ አየውና ከዚያ ከፍልሃል አሉኝ። አይ አልከፈልኩኝ፣ እላይ ቴሌ ክፈልና ና ተብሎ አሉኝ። ከዚያ እሺ።
እ፣ ከፍዬ ስመጣ እ፣ ቁጭ ብለው በሚያስተናግዱት ነው የተስተናገድኩኝ። ያ- ያኛው የመጀመሪያው ሳልከፍል ስለነበረ ባለደራስ ጋር አለኝ። በወረቀት ነው ደግሞ ፈለግከው ቦታ የምትወጣ፣ እኔ በወረቀት አልወጣም ብዬ ፖስታ ቤት ነው የምወጣ ብዬ እ፣ ከከፈልኩኝ በኋላ ቁጭ አሉት ላይ እ፣ መገናኛ አውጣልኝ። ከመገናኛ ነው ያወጣሁት። ትናንትናም ተደውሎልኛል። እኔ የከፈልኩኝ አንድ ጊዜ ነው።
በቃ ዋናው ደርሶታል።
አዎ ደርሶኛል፣ አውጥቻለሁ።
በቃ ከመገናኛ እሱን check ለማድረግ ነው። እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ አለ